ሄሎ ሄሎ፣ ጤና ይስጥልን። ወይኔ ሀበሻ
አዎና፣ ሰላም ነው?
ሰላም እንዴት ነሽ?
ደህና ነኝ። ሀዊ ይባላለሁ። ከ ዊ ፕላስ solution ነው የምደውለው።
እሺ ባለፈው ዊ ፕላስ application ላይ ተመዝግባችሁ ነበር አይደል?
እኔ እንጃ አላስታውስም።
እም፣ application ላይ የሆኑ ልጆች መጥተው አላስመዘገቡ
ይሄ promotion ምናምን የሚሰራበት እም፣ የሆነ ብርቱካናማ ቲሸርት ነገር ለብሰው
እም፣ እሺ ይሆናል እንግዲህ ብዙ ስለሚመጡ ስሙ- እሺ።
አዎ፣ online marketing አይነት application ነው።
አዎ፣ አስታወሹ አይደለ?
መሰለኝ አዎ።
አሁን account ኦችን active ልናደርግ ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ልጠይቅ ነበር። እችላለሁ?
ይቻላል።
እም፣ እሺ። እ፣ ልክ ነኝ አይደለ? ስም ወይኔ ሀበሻ ነው አይደል?
አዎ ወይኔ ሀበሻ አዎ።
እሺ። የት አካባቢ ነው?
ሽሮ ሜዳ
እም፣ እሺ። ሽሮ ሜዳ የቱ ጋር?
ሽሮ ሜዳ አዳራሽ የሚባለው ልብ አዳራሽ።
አዎ።
እሺ።
እሺ።
contact person ሰዎች ልብስ ቢፈልጉ ማን ጋ ነው መደወል የሚችሉት?
እኔ ጋር ማን ነው ስምሽ?
መንሸ ተሰፋ
እሺ። ስልክ ቁጥር ይሄው ነው።
አዎ
እሺ። ዜሮ ዘጠኝ ሀያ አምስት ዘጠና ሰባት ስልሳ ሰላሳ ሶስት እሺ። የስራ ቀን
ከሳምንት ከእሑድ ውጪ ሁሉም አለ ማድረግ እም።
ያዘው ላይ እሺ። ከሰኞ እስከ ቅዳሜ ግማሽ ምናምን ወይ ሩብ ሩብ አለ የወረቀት እሺ። እስከ ስንት ሰዓት እስከ ስንት ሰዓት?
ከጠዋት ሶስት ሰዓት እስከ አስራ ሁለት ሰዓት አ ከዚህ
የድርጅት ሎጎ አላችሁ እንዴ?
እ፣ አለን የተወሰነ እም?
አለን። አዎ እም፣ እሺ እ፣ ንግድ ፍቃድ ወይንም TIN number ወይ መታወቂያ ማግኘት እችላለሁ?
እ፣ መታወቂያ እልክልሻለሁ።
እሺ ንግድ ፍቃድ አለኝ ግን እ፣ ስም እ።
እየቀየርኩ ስለሆነ process ላይ ነው።
እሺ መታወቂያ አሁን ቴሌግራም ቴሌግራም አለሽ በዚህ ስልክ?
አለኝ። አዎ እሺ አሁን message አስቀምጥልሻለሁ እሱ ላይ reply አድርጊልኝ።
እሺ እሺ እልክልሻለሁ።
አመሰግናለሁ። መልካም ቀን።
እሺ እሺ እሺ